ስትልኝ ያሽፒ ሰላም ነኝ። ዋኮ ምንድር ነው
ከቴሌብር ወደዚህ እንትን deposit ሳደርግ እንትን አል- አልቀበልኝ አለም ነው
ተቆርጦቦት ነው ያልገባሎት።
አልተቆረጠም። ግን ከቴሌብር ወደዚህ deposit አድርጌ ልጫወት ስፈልግ አይገባልኝም።
ምንድን ነው እያሉት ያለው?
ለ betting ወደዚህ አስገብቼ ልጫወት ልመድብ ብዬ አላ- አልገባልኝ አለ ነው ብሩ።
ገብቶኛል። ለመያዝሽም ምንድን ነው እያለ processing ብሎ እየቀረቡት ነው ወይንስ
አዎ process success ሲልና ይቀራል።
ግን አልተቆረጠቦትም አልተቆረጠብኝም።
successful ነው የሚለው ግን ከቴሌብር ተልኮሎት ነበር።
አዎ ከቴሌብር ወደዚህ ልከውና success ይላል። transaction success ይላል። እመጣለኝም balance ላይ betting site ኡ ላይ አይመጣሉትም። ከቴሌብር ግን ተቆርጦበታል ወይ ብሩ?
አልተቆረጠም።
ካልተቆረጠ በድጋሚ ሞክሩት። ተመኛችን
እሺ።
ሌላ የምረዳዎት ነገር አለ።